ሄሎ ሄሎ ሄሎ ሄሎ ሄሎ ይሰማል ይሰማል ይሰማል። እ፣ እንትን ነበር ሁለት ጨዋታ በአንድ ወድቀን postpone ሆኖብን።
እሺ ምን ላድርግ check ላድርግልህ ወይስ እሺ እሺ ኮስ እሺ እህ ምን አልከኝ ሁለት ጨዋታ ነው በአንድ ወድቀናል። በአንደኛው postponed ነው እና ቦነስ አይሰጠንም።
ቦነስ የሚሰጠው ምን መሰለህ አንድ እ።
ጨዋታ ከወጣበት ብቻ ሳይሆን እ፣ total odd ኡ ለተሸነፍክበት ጨዋታ odd ሲካፈል ከሀያ በላይ መሆን አለበት ቦነስ እሱ እሱ refund ነው እሱ ከዛ በላይ ነው እዛ በላይ ነው odd ኡ የሁለቱም ታች odd ብሎ የሚያሳየውን አይደለም postpone ሲደረግ void ሲያደርግ calculate አድርጎ ስር ላይ አያስቀምጥልህም ስለዚህ አሁን እና ነው አሁን ትክክል ነው። odd ኡ በጣም ብዙ odd ነው ሁለት መቶ ምናምን odd ነው የሚለው እና የወደቅንበት ይኸውልህ እ፣ በ- በአንድ ሰላሳ እና ሁለቱ ደግሞ postponed ሆኖ ነው
አዎ ሁለቱ postponed ሲሆን odd ኡ odd ኡ ይቀየራል፣ void ይሆናል። odd ኡ okay።
አንድ ነው የሚሆነው። ተረዳኸኝ? አንድ ሲሆን ደግሞ ታች update አያደርግልህም ነው ያለው። odd ምን?
total የሚለውን እ።
update አያደርግልህም። ስለዚህ ያው calculate ራስህ ነህ እንትን የምትለው በተለየው።
hello hello
hello hello፣ አይሰማም?
ይሰማል ይሰማል። እንትን ነበር abandoned እንደሆነ postpone እንደሆነ ነበር የሴልቲክ እና የሬንጀርስ እና የአበርዲን።
እሺ መጀመሪያ ሀያ አራት ሰዓት እስኪሆነው እንጠብቅ።
እሺ እዛስ በዛ ጨዋ- በዛ ሀያ አራት ሰዓት ውስጥ ጨዋታው የሚካሄድ ከሆነ ማይደገም ከሆነ እንደው እንደውልልን።
እሺ በቃ ጥሩ እሺ bye።
እሺ